አቤት አቶ ሙልዬ እንዴት አደርክ?
ሄሎ እንዴት አደርክ አቶ ሙልዬ? ሄሎ አቤት እንዴት አደርክ?
እ ሰላም ነሽ ደህና እግዚአብሔር ይመስገን። ነኢማ ሙክታር እ
ነኢማ ሙክታር ነኢማ አ ነኢማ እ መጥቶልሃል የግድ ጥያቄ የግድ ጥያቄ እ
እስኪ እንየዋ ይምጣና መጥቷል እናንተ ጋር እንዴ መጥቷል።
እስቲ ቆይ ፍጹም ላናግረው እሺ እሺ እና በርጋንን ያለነው እያሉ ናቸው ያሉት የማያሰብ እሺ እሺ እስኪ እንየው እሺ እሺ።
እሺ